kwaloko ቆይ ልንገርህ ስልሳ ሰባት የቱ ጋር ነበር ማሪ? ኧረ አይደለም ዘጠና አንድ ነው።
ሌላ ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን።
እ ሰላም ከ ChipChip ነበር የምንደውልሎት እሺ እ information ለመስጠት ነበር የደወልንሎት።
እሺ እ ChipChip app ኡን update አድርገውታል።
አዋ እናንተ ደንበኛ አይደለንም እንዴ?
እሺ ያው አሁን አዲስ gift ስላለ እ update ካላደረጉ ChipChip Social ብለው አ እ እዛ ላይ ፕለ- ከ Play Store ወይም ከ App Store እ አውርደው አ ከዛ በኋላ ከሁለት መቶ ብር በታች እ product order ካደረጉ እርስዎ አ።
admin ከሆኑ እ gift አለ እሺ እና ያው gift ኡን ይጠቀሙ። ሌላው ደግሞ ሜቢ እሱም ቢካሎት mini app አለ እዛው ቴሌግራም ቻናላችን ላይ አ እዛ ላይ join አድርገው እ በ mini app ኡ መጠቀም ይችላሉ። ሌላው ደግሞ አሁን የ group member ም ቀንሷል እ ለሁሉም ስንት ሆነ group member ኣችሁ? እሱ እኮ ነው ስድስት የሚያስቸግረው።
ስድስት ስድስት?
ሆኗል አሁን
ስድስት ለምኑ ለምኑ ነው ስድስት የሆነው? ታዲያ ለሁሉም በፊት product ኦች ስድስት ሆኗል። ለብርቱካን አምስት
ለሁሉም product ስድስት አዎ።
ስድስት ለብርቱካን ብቻ አምስት።
አዎ
እሺ ቀንሷል እና update ያድርጉና order አ ያድርጉ።
እሺ እሺ እሺ፣ እናመሰግናለን። መልካም ቀን።
እሺ እሺ